hello ጤና ይስጥልን ቤተሰቤት።
አስልን
እሺ ምን ልርዳ?
ትናንት ማታ በስበት ገብቼ ተጫውቼ ነበር።
እሺ እስካሁን እስካሁን አልወረድኩም።
አሁን በደወልክበት ቁጥር ነው ውዝዱ አዎ ያረከው?
በዚህ አዎ በዚህ
ስንት ብር ነው?
አንዱ ስምንት መቶ አንዱ ደግሞ ሶስት መቶ
ትናንት ነው አይደለ?
አዎ ትናንት ማታ እሺ።
እስካሁን process ላይ ነው።
process ላይ ከሆነ ይገባልሃል። እሺ
አይ እኔ አሁን ፈልጌ ነበርኩ ለመጫወት ማለት ነው።
okay እሺ።
እንዴት ላድርግልህ?
አይ processing ላይ ከሆነ በቻፓ የተ- የተደረጉ transaction ኦች ትንሽ system ላይ የቻፓ system ላይ ትንሽ ችግር ስለተፈጠረ processing ላይ ናቸው ሁሉ። ይስተካከላል። እሺ ይገባልሃል።
እኔ እንትን እኔ ለእነሱ ቁጥር ብሰይ ካለሽ ማለት ነው ጥሩ ነበር።
የቻፓ እሺ እሰጥሃለሁ።
አዎ
ሰላም ይጠብቅህ። እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
okay thank you እሺ